ሄሎ ጤና ይስጥልኝ ችብችብ ሄሎ ጤና ይስጥልኝ።
አብሮሽ ቅድም ይጠናል።
ደውዬ ነበረ እሺ።
የሰጠችኝ ቁጥር እንትን ስላለ ነው። አንዷን ተሳሳትኩ መሰለኝ። ሀና- ሀና እባላለሁ ሽንኩርት አዝዤ ብዬ ሰጠችኝ።
እሺ።
የማንን ማጣን ብለሽኝ አንድ አልመጣም እና ትሰጭኝ ይቅርታ።
እሺ driver ስልክ እሺ ብሎ ዘጠኝ አዎ
አርባ አንድ
አርባ አንድ ሀያ አምስት
ሀያ አምስት ዜሮ ሰባት ዜሮ ሰባት አስራ አንድ አስራ አንድ አዎ
ማን ነበር የሚባለው?
ናቲ
ናቲ። እሺ አዎ አመሰግናለሁ።
ደውሉለት እሺ